ድንቃል ኪዳንን ከ Best Bet ምንደርዶ
አዎ ልኬ ልኬ ያለው በቴሌግራም እሺ፣ እናየዋለን። እሺ፣
አዎ ሶስት ቀን ሆኖታል እስካሁን አልገባም።
እሺ፣ እናሳውቆታለን። እሺ፣ በዛውን መልስሎታለን።
እሺ፣ እንደገና ሁለት ሺህ ብር deposit ያደረጉት ነበረ በሀያ ዘጠኝ process ይላል።
መሄዱን ይላኩልን Withdraw ውን። እሺ፣ እናየዋለን። እሱንም አንድ ላይ screenshot አድርገው ይላኩልን።
Withdraw ነው screen deposit እኮ Account አይደለም።
ይላል እኮ። እሺ፣ በቃ amount ኡን እና Best Bet ቁጥሩን ይላኩልን። እሺ፣
amount ኡ ሁለት ሺህ ነው። ቤዝ ቁጥር ደግሞ ይሄ ራሱ ነው።
እኮ እሺ፣ እናየዋለን። እሺ መልካም